የባኩት
አሉ
ይሰማል ለመኛቸው
እንትን አም- አሁንም ብልሽት እዛ ሄዶ እስካሁን ድረስ አልተመለሰልኝም። ድጋሚ አስመዝግብ ብለውኝ ነው።
ደውሎ አስመዝግበው ነበር። ካሁን በፊት እ?
ከዚህ በፊት ደውሎ አስመዝግበው ነበረ።
አዎ
በዚህ ቁጥር ነው እ? በዚህ ቁጥር አሁን በደወሉበት።
አዎ። ኧረ ብዙ ጊዜ ነው።
አሰፋ ገለታ ሆቴል አዎ አሁን ደውለው ነግረውኝ ነበረ፣ አስመዝግበውኝ ነበረ።
አሁን ደግሞ አሁንም አስመዝግብ ብለው ይሉኛል።
ምን አለ
አሉ ይሰማል። ምን አሉ አዎ በቃ አስመዝግብ አሁንም አለኝ።
እም፣ አዎ እኮ አሁን ከሶስት ደቂቃ በፊት መዝግቤ አዎ ደ- አዎ፣ ተደውሎ አስተላልፌያለሁ።
ነበር። አዎ ተላልፏል።
አዎ።
በቃ እሺ አዎ፣ ድጋሜ ደውሎ ሲደውሉ አስተላልፌልዎት ነበረ።
እሺ ሌላም ረዳት ነገር አለ የለም
እሺ፣ እነግርልዎታለሁ። አሁንም አስተላልፍልዎታለሁ urgent